ሁላችን ሙታን ነበር፣ ይህ ታላቅ ምሕረት አይገባን። ነገር ግን ከፍቅሩ የተነሳ ሕይወት ሰጠን፣ ሕይወት ሰጠን። በደላችን ፍጹም ተረሳ። ሕይወት ሰጠን፣ ሕይወት ሰጠን። ኃጢአታችን ፍጹም ተረሳ። በበደላችን ሙታን ነበር፣ ይህ ታላቅ ምሕረት አይገባን። ነገር ግን ከፍቅሩ የተነሳ ሕይወት ሰጠን፣ ሕይወት ሰጠን። በደላችን ፍጹም ተረሳ። ሕይወት ሰጠን፣ ሕይወት ሰጠን። ኃጢአታችን ፍጹም ተረሳ። ከኢየሱስ ፍቅር ርቀን ነበር፣ በመስቀሉ ሞት አቀረበን። ስንጠፋ የማይወድ አምላክ ከወደቅንበት አነሳን። ምሕረቱ በዝቶልን ይኸው ለዚህ ክብር በቃን። ምሕረቱ በዝቶልን ይኸው ለዚህ ክብር በቃን። በበደላችን ሙታን ነበር ይህ ታላቅ ምሕረት አይገባን። ነገር ግን ከፍቅሩ የተነሳ ሕይወት ሰጠን፣ ሕይወት ሰጠን። በደላችን ፍጹም ተረሳ። ሕይወት ሰጠን፣ ሕይወት ሰጠን። ኃጢአታችን ፍጹም ተረሳ። ሸክም ከብዶብን ስንሄድ ወደ እርሱ ጠርቶ አሳረፈን። ቀንበር ከጫንቃችን ላይ ሰብሮ ቀና ብለን እንድንሄድ አረገን። ዛሬ ግን ይኸው ተፈተን ኢየሱስን እናመልካለን። ምሕረቱ በዝቶልን ክበር ንገስ እንለዋለን። ዛሬ ግን ይኸው ተፈተን ኢየሱስን እናመልካለን። ምሕረቱ በዝቶልን ክበር ንገስ እንለዋለን። በበደላችን ሙታን ነበር፣ ይህ ታላቅ ምሕረት አይገባን። ነገር ግን ከፍቅሩ የተነሳ ሕይወት ሰጠን፣ ሕይወት ሰጠን። በደላችን ፍጹም ተረሳ። ሕይወት ሰጠን፣ ሕይወት ሰጠን። ኃጢአታችን ፍጹም ተረሳ። ማንም ሊከፍል የማይችለውን ዕዳችንን ከፈለልን። ከሳሻችንን አሳፍሮ የመንግስቱ ወራሽ አረገን። እንግዲህ የሚቃወመን ማነው? እስቲ ይነሳ። ሞታችንን በሞቱ ሽሯል ኢየሱስ የይሁዳ አንበሳ። እንግዲህ የሚቃወመን ማነው? እስቲ ይነሳ። ሞታችንን በሞቱ ሽሯል ኢየሱስ የይሁዳ አንበሳ። በበደላችን ሙታን ነበር፣ ይህ ታላቅ ምሕረት አይገባን። ነገር ግን ከፍቅሩ የተነሳ ሕይወት ሰጠን፣ ሕይወት ሰጠን። በደላችን ፍጹም ተረሳ። ሕይወት ሰጠን፣ ሕይወት ሰጠን። ኃጢአታችን ፍጹም ተረሳ።